ኪሎ ብዬው ሙዚቃ እየጋበዘ
አዎ። ሄሎ
ሄላ ሄሎ ሄሎ፣ ስምሽ ማን ነበር?
ሄላ ቅድስ ሄሎ ሄሎ፣ አይሰማም?
እሺ አቤት ይሰማኛል። አሁን አንተ አይሰማህም?
አሁን ይሰማኛል። ስምሽ ማን ልበል?
ቅድስት ቅድስት። እሺ ቅድስት፣ አመሰግናለሁ። order ነበረኝ እና pin ኑ አስተካክልኝ። ሰውዬው ያለው ፈረንሳይ ነው።
ምን
order ነበር ሀምሳ አንድ ስልሳ ሰባት
ሀምሳ አንድ ስልሳ ሰባት
ሰውዬው ያለ አርባ አንድ ኢየሱስ ነው።
okay እሺ፣ የት እንዳለ ትክክለኛ ቦታውን check እናድርግና የሚያስጨምር ከሆነ ይስተካከልናል። እሺ
እሺ
አ-
ሄሎ
እሺ